ሄሎ
ሄሎ ሄሎ፣ ወይ ሰላም አካሉ እንዴት ነህ?
እግዚአብሔር ይመስገን።
ኤል password reset እየተደረገ ነው። እሺ ልኬላቸዋለሁ።
okay ትንሽ ረዱ ነሽ?
አዎ ረዱ ነኝ okay ረዲ፣ እንዴት ነሽ?
አለሁልህ አካ ስራ ሁሉ ሰላም?
ሁሉ ሰላም
አብሽር። እኔ የምልሽ ረዲ፣ ወይ?
ይሄ አማን ስለሆነ እነዚህ GR shop ኦችን እንትን የሚልልኝ አዎ አሁን እሱ አጠያይቁ ነው እንጂ ልክ ያለው ነው። ቀጥታ እንትን ልኮልሽ ምንድን ነው AnyDesk ልኮልሽ እዛው activate ማድረግ ይቻላል። አሁን በራሱ ሰዓት እኮ እምቢ ብሎን ነው አዎ ምን እንደሆነ ታውቃለህ አካሉ እ፣ አናግሬ ነበረ supervisor ም እና እ፣ ባህርዴን ምናምን ሊገቡ ስለሚችሉ ለዛ ነው። እሺ እኛ ደግሞ አዎ፣ ይህንን ገብቶኛል።
አናውቅም። ለዛ ነው ራሱ አዎ።
አውራ ነው ያልኩት።
ልክ ነሽ። እሱማ ግ- ግ- ግዴታ ነው ይሄ system ስለሆነ።
አዎ ግን ምንድን ነው አሁን እሱ አጠያየቁም ነው ልክ ያለው ነው። hardware ID ላኪልኝ አይደል ያለሽ?
አይ አ- አይደለም እየሰራ አ- አይደለም አለኝና ከዛ አ- የላከልኝ እንትን ደግሞ ትክክል አይደለም። ይሄ user ስለው ከ- ሁለት አ- አይነት user ነው የላከውና እም፣ hardware ID ላክልኝ ስለው አይ ይሄ ብቻ ነው የተላከልኝ አይነት ነገር ነበር ያሉት። ከዛ አካሉን አ- አናግረው አልነው።
okay okay።
ለዛ ነው እንጂ አጠያየቁም ትክክል ነበረ። ምንም እ፣ ነው ችግር የለውም። አዎ አጠያየቁ በጣም ላይ ጥሩ።
ትክክል ትክክል ነው። ግን ያው አንተ እም፣ ማወቅ ስላለብህ ነው። እሺ እ፣ ልክ ለ cashier ነሽ ዘመ ልክ ነሽ።
ብለን ስለማንሰጥ ነው።
okay። አይ በጣም ጥሩ በጣም አሪፍ ዲ አይ ከዚህ ስለዚህ በኋላ እሱ አ፣ እንትን ይበል የምትል ከሆነ አ፣ ለነ ጄሪ ምናምን እንትን አሳውቃቸውና ችግር የለም። ለብሩክ ለጄሪ እና ለተስፊሽ ነው ማሳወቅ ያለብኝ።
ማለት እሱ ከዚህ በኋላ ምንም አይነት ነገር እንትን ካለ ይላክለት አይነት ነገር ማለት ነው።
አ እ፣ እንደዛ የምትተማመንበት ከሆነ እንልካለን፣ ችግር የለውም።
በቃ ምንም ችግር የለውም። እኔ እኔ እነሱን አሁን አውራቸውና አ፣ በቃ አሁን ያለውን ነገር እያስተካከልኩልህ ነው፣ እልክልሃለሁ። እምቢ ካለው እም፣ በኢኒዲስክ ገባና እ፣ እም።
እንትን እልለታለሁ፣ ከፍትለታለሁ በቃ ረዲ ልኮልኝ እጠብቅሻለሁ።
ማለት ነው። እሺ እሺ፣ ትንሽ በጣም አሪፍ ታገሰኝ። እሺ reset እስኪደረግ ድረስ አብሽር፣ እጠብቅሻለሁ። አንቺማ ውለታሽ ራሱ ብዙ አለብኝ። አንድ ቀን መጥቼ ጋበዝሻለሁ።
ኧረ ምንም ችግር የለውም። አካል እሺ፣ አመሰግናለሁ።
ረዲ፣ እሺ bye፣ እሺ እሺ ቻው።
እሺ